ሄሎ ፍቅር ነኝ።
ሰላም ነው ፍቅር?
ሰላም እንዴት ነህ?
ዜሮ አንድ ሀያ አምስት ዜሮ አንድ ሀያ አምስት እሺ ምንድን ነው?
ታውቂልኛለሽ?
ለምንድን ትወጣለህ?
ኧረ ከቦሌ ተሳስቼ ሁለት order ይዣለሁ ጭራሽ።
ሌላ ሁለት order ይዘሃል?
አ ንገረኝ እሺ አንዱን
አንዱ ዜሮ ዜሮ ዘጠና ሁለት ዘጠና ሁለት አ
እሺ አንዴ ጠብቀኝ እሺ። ወደ ቦሌ መድኃኒዓለም ሌላኛው ይሄ ሶስተኛው ስኬት የት ነው?
ከሶስተኛው ከ ከዶናት መስቀል ፍሎር
ከጎላጎል ከዶናት ዶናት እዚህ ከጋዜቦ መስቀል ፍሎር ሁለቱም ገና ነው ውጤቱ።
እሺ አንዴ ሌላ ሌላ ሌላ ሌላ
ሄሎ ያፍ- ሌላ ወይ አቤት።
የአኳባው ነው የሚወጣል። እሱን አሰጥቼዋለሁ
አ ከቦሌ ያለው እኮ ወደ ቦሌ መድኃኒዓለም የሚያልቅ ዜሮ አንድ አዎ።
አምሳ አምስትን አሰጥቼልሃለሁ።
ቴንኪ ቴንኪ ይህ የቦሌ አንስቼ ማላውቀው ልጅ ዛሬ እንዴት አክሲል እንዳለ
እሺ በቃ ቻው በይ።
እሺ እሺ